hello
hello hello እንትን ወይሻ ቲዩብ ለመማር ተመዝግቤ ነበር እሺ
እና እንትን ምንድን ነው ሊንኩ ላይ ልኬ ስልክም በላስልክ ስደውል አታነሱም
ምን ኢሜይል ላይ ሊንክ ገብቶሎታል ኢሜይል አልገባልኝም እሺ ቴሌግራም ላይ ልከውልናል ኢሜይሎትን የከፈሉበትን ደረሰኛ አንድ ላይ አድርገው አ
መች ነው የላኩልን ትላንት ትላንት ማታ okay እስኪ email ኦትን check ያድርጉትና link ልከናል ዛሬ link የቴሌግራም group join የምታደርጉበት link ልከናል ቴሌግራም ላይ add ተደርገዋል Hello hello ድምፁ ይቆራረጣል ይቅርታ hello
Hello አቤት አሁን ይሰማል ተደርጌያለሁ group ላይ ተደርጌያለሁ እሺ group ላይ add ከተደረጉ email ኦትን check ያርጉ link ይላክሎታል የሚማሩበት link ገና ማታ ነው የሚላክሎት check እያደረጉ ይጠብቁ ወይ ደግሞ እንትን ያደርጉ ኢሜይል ላይ ኮሜዲያን እሸቱ ወጌሻ at Gmail dot com በሚለው ገብተው ያናግሩን ወይ group ኡን join አድርግ ያለው ደርሶኛል ምናም ብለው ይጻፉ active እንዲሆን ለመላክ በኋላ
እሺ በዛ ያደርጉ እሺ እሺ እናመሰግናለን